Hello?
ሄሎ ሄሎ፣
ሴት ወይ ተስፋ እንዴት ነህ?
አሎ፣ ሰላም ነው?
ሰላም ነው? አለም ተስኩት ነኝ። ምን ጌም ነው የምትጫነበት?
እ?
ተስኩት ነኝ ቤት ቤት። ሄሎ ወይ ወይ አይሰማ ትሰማለህ? አወከኝ?
አውቅ ያሮት እሺ አባቴ፣ ምን ጌም ነው የሚጫነበት?
ኬኖን አስቢ ሾፑ የት ሾፕ ነው?
አዲስ ሾፕ ነው።
እ ፈልግልኛ። ካይሮን ሾፕ የለንም እኛ። ፈልግልኝ አንተ ጋር
ነገ ፈልግበት ሾፕ ሾፕ
እሺ፣ ለሴት ላኩለት እ
ልላክልሽ እሺ ላክልኝ አባቴ ብለድ